ሄሎ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ ዛጎች ይዞ order አድርጎ አንመጣሎትም ነበር warehouse እጥረት ስላጋጠመን
እሺ።
ነገ የት እንላክሎት? መረከብ ከቻሉ
አዎ እዛው ያው ካለው ከአድራሽ ደውሎ ነበር መጣው ብሎ
ዛሬ ነው ያሉት።
አዎ
okay። አይ warehouse እጥረት ስላጋጠመን ያው ዛሬ እንኳን መላክ አልቻልንም። ስለዚህ location የት እንሙላው? ለነገ ጀሞ ሚካኤል ጀሞ ሚካኤል።
አዎ አንበሳ ጋራጅ ጀርባ።
እሺ፣ እሺ፣ ነገ እንልክሎታለን። መልካም ምሽት።
አሜን።